ሄሎ ሰላም ጤና ይስጥልኝ።
ወንደሰን ነኝ።
እሺ ሄሎ እ አይሰራም
እ እሺ አንዴ ሐምራዊ መቶ አርባ አራት አንድና ሁለት አይደለ?
አ
ደጋግማችሁ እየሞከራችሁት ነው እንዴ?
አዎ የሞከርኩ ነበር። እሺ አ፣ ደጋግማችሁ እየሞከራችሁ ስለሆነ ነው አን lock lock እያደረገባችሁ ያለው።
እሺ ምን ላድርግ?
አንዴ ካስገባችሁት እኮ በቂ ነው።
እሱ ምን ላድርግ?
ይኸውልህ አሁን reset አድርጌ ልክልሃለሁ። አትጻፈው፣ copy paste አድርገህ አስገባው። ከፊት ለፊቱ ምንም space እንዳይኖረው።
እሺ ማለት
እኔ ምልክልህን አሁን ቴሌግራም ላይ መልሼ ልክልሃለሁ። reset አድርጌ ቀይሬ password ኣችሁን ልክልሃለሁ። እነሱን እሺ።
ስታስገባ አትጻፈው፣ copy paste አድርገው።
እሺ።
እሺ እሺ።
እሺ